Good morning, Spark Option. ጃንስ speaking how may I assist missed call ነው ያደረግሽብኝ?
እየደወልኩ ነበረ ግን መልሶ ዘጋብኝ። ፀጉር ነው አራት መቶ እንዴት ደወላችሁ? በዚህ እህ።
ስልክ እንዴት ደወላችሁ? በዚህ ስልክ ተስፉ ነው እ እንዴ? እንዴት አንደውልም?
በዚህ ስልክ missed call አይደወልም።
አገኝ missed call አገኘውኛና ደወልኩኝ።
እ በዚህ ግን አትደውሉ።
እ በምንድን የሚደወለው?
በቃ በነበራችሁ ነው በድሮ በሞባይሉ
ሞባይሉ ኖርማል አለ አይደል? አ፣ ድሮ የምትደውሉበት አይወጣልንም እኮ እኛ እ አይወጣልንም የለንም ካልወጣላችሁ እንትን እም?
በሞባይላችሁ ደውላ
ግን በዚህ አይደወልም። አስር ብር የለም አይደወልም አይደወልም ይኖር በዳ ያ አይደ- እም? እ?
አይደወልም። ራሳችሁ ነው አጋልጦ ምን ያሳልፋል?
እንዴት አሀ መደወል የለባችሁም ነው አ፣
missed call okay፣ አልተነገረንም። አሁን ተስፉ missed call ይኸው ስታገኙ እየነገርኩሽ ነው።
እኮ አሁን ነው missed call ስታገኙ እንዳትደውሉ።
በዚህ በዚህ ደውሉ መቀበል ብቻ ነው እናንተ ያለባችሁ።
እንጂ መደወል አችልም።
አይ መደወል እንዳትደውሉ በዚህ እንዳትደውሉ። አዎ አይ ከደወላችሁ እጥፍ missed call ም አድርጎ ነው ካገኘ የሚያመጣው።
እሺ እሺ ጫልቱ እሺ
እ እሺ እሺ አቶ ተስፉ
ኢንጂነር ኢንጂነር ሄሎ ሰፊ እንዴት እ አደርክ?
እግዚአብሔር ነው ደህና አደርክ? ምንድን ነው ሰላም ቆፈው ነው እንዳትደውሉበት የምትሉን?
እ በቆፈው ነው
ምን አልሽኝ?
በቆፈው ነው የማይደወለው።
አ እንዳትደውሉ ከዛ
ምንም ነኩሽ እ
እንዳትደውሉ
ለምን
አይደወልም።
ታዲያ ቆፈው አስቀምጥ የኮምፓኒ እንትን ነው ሰሌ ነው ሪከርድ የሚያደርገው።
እ ቆፈውን አስቀምጣ። ታዲያ እሱን ጥሩ አ ሄሎ እሱን ጥሩ። እሺ አቤት
ጨርስ በል ቻው አለ ቻው። ስልክን አስተናግድ ቻው።
ምን ተታርገዋለሁ ለምን ትነካቸዋለን?
እ መላስ አይጠበቅብኝ። ቸክ አድርገዋለሁ ሲስተሙ ላይ ሄሎ ወይ
በል ቻው።
ቻው በቃ ደህና ዋል።
እሺ